ዘጠና ሰባት ሰባት ደግሞ በል ዘጠና ሰባት ዘጠና ሰባት ሰባ ስድስት ሰባ ስድስት እሺ አቡበከር ምንድን ነው ዘጠና ሰባት ስድስት
ሁለቱንም የእሱን አስተያየት ይዛ እንደ በእናትህ ኧረ እኔን አናግሩኝ እሺ እሺ ይኸው ዘጠና ሰባት ዘጠና ስ- ሰባ ስድስት አዎ ዘጠና ሰባ ስድስት ምንድን ነው አስ- አስተያየት ነው አቶ የኔ አይደለም እሱ እሺ እሺ ቻው እኮ አንድ ነው ያልኩት እኔ